Hello okay አሜን hello እንዴት ነሽ? ፒክ እግዚአብሔር ነገር እሺ ገነሽ እ፣ እንትን የዳዊት ማለት ነው ሰሞኑን የደወለልሽ ስልክ የለም አቬለብል የሆነው ትናንት ልክልሻለሁ ብለሽ ነበር እና ረስተሽ ተማሪዎቹ ኡ እያሉ ነው ሊሄዱ
ለምን አይሄዱም? ቀጥ ብሎ እናት ልጅ እኮ ማንም ይዞ ሄዶ አያውቅም።
ቴሌግራም ገነሽ ላይ አሮን ነው እንግዲህ ቼክ ሊያደርጉ ይሆናላ አይ በቃ እየሄዱና ማስተዋል ናት ይበሉት። ስልክ እኮ ልልሽ ኦኬ።
አይሽኝ፣ ግን ማንም ስልክ ይዞ ሄዶ አያውቅም እኮ
ኦልራይት እሺ ሁለተኛ እነግራታለሁ ላይ ግን ነው።
ያው ስልክ ዳዊት ብለውኝ ሁለተኛ ላይ።
ገነት ላይ ላክሽው ወይንስ
እኔ እንጃ የትኛው ብቻ ትናንት ስልክ በቃ ይለኛል።
እሺ አደርገዋለሁ በቃ ችግር የለው
ማን ናቸው እስቲ ላኪያቸው ወደ እኔ ወይ
ስብሀት መኳንንት አንዱ ነው ሌላም አለ ከክፍለ ሀገር ነበር የመጣውና ሶ ስብሀት እንኳን ሄድ ይመስለኛል። አዎ ስብሀት መኳንንት አዎ፣ ወይ እዛ ላይ ጽፊለታሽ ስብሀት መኳንንት አይገኒ ኩድ ዩ ፕሊዝ ሴንድ ሚ ዛ አድሬስ ኦፍ ዳዊት ምናምን የሚል አለ።
አድሬስ ነው እንዴ ዳዊት የሚለውን ስቴሽን ኦፊስ ተረዳ።
የሚል አለ።
እኮ እዛ ላይ ዳዊት አታች የስልኩ ብታረጊለት አለ።
ኖ ኖ ስልክ አድሬስ እኮ ማለት ገኒ ስቴዲየም ጫክቡና ሁለተኛ ፍሎር ላይ ነው የምትሄደው።
አይቶልም አይቶልም እዛ?
ነገር አዎ ሜክሲኮ ማን ነው ስቴዲየም ዙሪያ ያልኩት የሜክሲኮ ጫፍና ምን አላልኩም። ስቴዲየም ዙሪያ ያሉት ቤቶች አዎ፣ ስፔሲፊካ ለዛ ስፔሲፊክ ቆይ ዳዊት እመጣለሁ። በቃ ስብሀት ስቴሽን ያልኳቸው እሺ